ጤና ይስጥልኝ። ቤት ቤት ቤት ነው የምልርደው
ማታ ዊዝድሮ ያደረኩት አምስት ሺህ ብር በቴሌ ብር እሺ፣
አልገባለኝም እና ዝዮ ነበርና አልገባለኝም።
በዚህ ስልክ ነው።
አዎ በዚህ ስልክ ነው።
እሺ፣ አንዴ ጠብቀኝ። አምስት ሺህ ብር አዎ አምስት ሺህ ብር ወደ ቴሌብር አካውንት አርባ ዘጠኝ አስራ አራት ሰባ ሰባት ስልሳ ሰባት ላይ አዎ።
ያ confirm አድርጌልሃለሁ ገብቶልሃል።
እሺ thank you ስለደወልን እናመሰግናለን። መልካም ቀን።